ሄሎ እቤት ሰላም ነው?
ኤምቢሲ ቤት
አዎ hello፣ አቤት ይሰማል።
እንትን ነበርኩ deposit ነበርኩ እና አልገባም እኮ።
deposit አድርገህ ነው?
አዎ እሺ፣ ወደ ቤ- ወደ ቤት ቤት አስገቡ። ከቴሌብር ወይም ከ CBE የደረሰው text ይኖራል አይደለ? message CBE ብር ነው እኮ፣ CBE ብር ነው እኮ።
አዎ፣ ከ CBE ብር የደረሱት message አለ አይደል? text message።
አዎ እሱን text message ቴሌግራም ላይ ልኩልኝ ይችላሉ?
ቴሌግራም ላይ አዎ፣ ቴሌግራም ላይ
ቴሌግራም ከተገደል ይችላል።
እሺ፣ ዜሮ ዘጠኝ ዜሮ ሶስት ያዙ። እሺ አዎ ቴሌግራም
አለ። የኛ ቴሌግራም ቁጥር አላችሁ?
አላ እሺ፣ በሱ ላኩልን። እሺ፣ ቴሌግራም message ይሄ ቆረጠ